ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪዥን
አብሮስትን እንትን ነው ቅድም መድረኩ ግልጽ አልሆነኝም። እንትን ነው አ፣ ሶስት ኮከብ ዘጠኝ ሰማንያ አምስት መሰላል ኦኬ ብዬ ስንትን ስለው ሶስት ቁጥር ጌም የሚለው ነካው እንትን አ- ነካው። ከዛ በኋላ ደግሞ አይቀይርም። ዋ አንድ ሁለት ብቻ ያመጣል። ቋንቋ ምናምን አያመጣም።
ጥያቄና መልስ ላይ ይቅርታ ቋንቋ አይቀየርም። ያው እ፣ በእንግሊዝኛ ነው የሚቀጥለው።
አ፣ ስማ ሶስት ቁጥር